ጠና ስለኝ ሴተር ማዕከል ባኩም ለርዶ
እንትን በኢትዮጵያ አየር መንገድ እንትን ፈልጌ ነበር የሀገር ውስጥ በረራ።
እሺ ወዴት ነው?
ወደ ባህር ዳር ለመቼ ነው የፈለጉት?
ለአርብ
አዲስ ባህር ዳር አይደል?
አዎ።
ለስንት ሰው ነው?
ፓስፖርት ያስፈልጋል ወይስ መታወቂያ ነው?
የቀበሌ መታወቂያ።
መታወቂያ። እሺ። ልጆች ይከፍላሉ ወይስ ይከፍላሉ? አዎ።
ሁሉም ልጅ አዎ፣ እድሜያቸው ሁሉም ልጅ ስንት ስንት አመት ናቸው? ያሉት?
አሁን አምስት ሶስትና አመት ከምናምን
okay እ ስለዚህ ምንድን ነው የአመት ከምናምኑ አነስተኛ ይሆናል አዎ።
ማለት እ ዘ- ዘጠና percent ነው የሚሆነው አሃ።
አስር percent sorry አስር percent የአዋቂን አስር percent ልጆቹ ደግሞ እነዛ ከአምስት እና ስምንት ነው ይፈርዳል።
ሶስት ሶስት እነሱ አዎ ሰባ አምስት percent የአዋቂን እ, ዋጋ ይከፍላሉ ማለት ነው።
ይችላሉ። እሺ። ምን ያህል ነው ዋጋው?
ስለዚህ ለአንድ አዋቂና አዎ ለ- ነው ሁለት አዋቂና እሺ ሶስት ልጆች ናቸው።